Hello ወይ ይቅርታ መልሼ ደወልኩ ከቤት ቤት ነው እሺ እሺ ቴሌብር ቁጥሩ የደወሉበት ነው አይደለ አዎ ልክ ነሽ እሺ ቆይ አንዴ ጠብቁኝ የቻፓም አለ የቻፓ አዎ አለ የቻፓም የሳንቲምም አለና እሺ እሺ አካውንቱ ምናልባት check ላድርግ ብዬ ነው confirm ከማድረጌ በፊት እሺ እሺ የሳንቲም ፔ ገብተዋል የሳንቲሙ ገብቷል አዎ የቻፓው የቻፓው ቁጥርም ራሱ ነው ቴድሮስ ግርማይ አዎ ልክ ነሽ አራት ሰላሳ ሁለት ሰላሳ ሁለት አስራ ሶስት እሺ በቃ እነሱን confirm አደርግሎታለሁ ይገባል process ቻፓ ስለሆነ ትንሽ ይቆያል ይጠብቁት እሺ አመሰግናለሁ እሺ መልካም ቀን